አቤት አቤት ሰላም ጤና ይስጥልን።
አብሮ ይስጥልን። account withdraw አድርጌ ነበረ ወደ account ኤ አልገባም።
እ
withdraw አድርጌ ነበረ ከ በዚህ ስልክ ነው?
እ እ ይሄ ነው ቤስት ቤት ስልክ?
ምን አልሽኝ? አይሰማም።
ቤስት ቤት ስልክ ይሄ ነው?
አዎ
ስንት ብር?
ስድስት መቶ ብር
ስንት ብር ነው አባ?
ምን አልሽኝ?
እ ምን አልሽኝ?
ስንት ብር ነው?
ስድስት መቶ ብር
መቼ ነው አባ?
ዛሬ
ዛሬ?
አሁን ቢያንስ ከአንድ ሰዓት በፊት ይሄ ነው ቤስት ቤት ስልክ የደወልክበት 56 51 መጨረሻው?
እ እ 56 51 መጨረሻው?
ይሄ ቁጥር አስር ቤት ነው። አዎ
እ አዎ አስር ቤት አዎ እኮ ንገረኛ። አስር ቤቱ ይሄ አስር ቤት አይደለም የተደወለው ይኸውልሽ አምሳ የተደወለው okay፣ አዎ።
ሌላ ነው የገባው ዜሮ ዘጠኝ አስር ቤስት ቤት ስልክህን የምትጠቀምበት እሺ ስልክ ዜሮ ዘጠኝ አስር እ ዜሮ ዘጠኝ አስር እሺ ሀምሳ ሰባት እሺ ሀያ ዘጠኝ 29 ዘጠና ስምንት
hello ወዬ process እያደረገ ነው። እሺ ትንሽ ጠብቅ፣ ይገባል።
እሺ እናቱ መልካም እናመሰግናለን።
ምሽት። እሺ አባቴ።